ጤና ይስጥልኝ አሪፍ ነኝ ማህሌት ነኝ ባኮም ልርዳዎት?
ባለፈው ቴክስ bet ላይ deposit አድርጌ አልገባም ነበር።
እሺ ከዚህ በፊት ደውለው እኛ ጋር አስመዝግበዋል?
አዎ ማን በሚል ስም ነበር በቴሌግራም ያስመዘገቡት?
እ?
ማን በሚል ስም ነበር ያስመዘገቡት?
ጁሃር ኢድሪስ
ጁሃብ
ኢድሪስ
እሺ ደንበኛችን ጥቂት መስመር ላይ ይጠብቁኝና መመዝገቡን ሪፖርቱን ልይልዎት
እሺ
እ፣ መስመር ላይ ነው ደንበኛችን አዎ አዎ ያስመዘገቡበትን ስልክ ቁጥር ይነግሩኛል?
ዜሮ ዘጠኝ ሰላሳ ስድስት ሰላሳ ስድስት አርባ አርባ
ዘጠና ስድስት ዘጠና ስድስት ሀምሳ ስምንት ሀምሳ ስምንት እሺ ደንበኛችን የሰጡት መረጃ ተመዝግቦ ለእኛ technical support team ኦች ተላልፏል።
ሶስት ቀን ሶስት ሶስት ቀኑ ነው።
አዎ ሰሞኑን የ system ችግር ስላጋጠመን እንደሱ አይነት ተመሳሳይ case ስላለ ጥቂት ወረፋ ስላለ ነው። እሱን ይጠብቁ።
እሺ
በስተ- እንደተስተካከለ እናሳውቆታለን። ሌላ መረዳዎት ነገር አለ?
የለም እሺ ቀጥሎ ከሚሰሙ ድምጽ በኋላ ስለ አገልግሎት አስተያየቶትን ያስቀምጡልን። ስለደወሉ እናመሰግናለን። መልካም ምሽት።
እ